Langton. ሄሎ ሄሎ፣ ሰላም ነው?
ጤና ይስጥልኝ።
አብረሽ ትንሽ እ ኦንላይን ክላስ እህ
ኦንላይን ክላስ
ኦንላይን ክላስ አ፣
እሺ፣
እና መረጃውን
እሺ። class ኡ የሚሰጠው ለሶስት ወር ነው። total ሀያ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። ያ ማለት አ፣ በሀያ ለሀያ credit hour አስራ አምስት ሺህ ብር ማለት ነው። ነገር ግን ለኦንላይን ተመዝጋቢዎች እስከ መጋቢት አስራ ስድስት ቅናሽ ላይ ስለሆነ ሰላሳ አራት percent አንድ credit hour አምስት መቶ ብር ነው ማለት ነው። እ፣ class ኡ የሚሰጥበት አሰጣጥና መንገድ አንደኛ አንተ የምትልክልን ኢሜይል ይኖራል። ሄሎ
እየ- እየሰማሁ ነው።
እሺ ኢሜይል ትልክልንና እዛ ኢሜይል ላይ እኛ link እናስቀምጥልሃለን። የምናስቀምጥበት ዕለት ሀያ አራት ሰዓት ቆይቶ link ኡ ራሱ ይነሳል። አንዳንድ ጥያቄዎች ካላችሁ ደግሞ እ፣ በ Zoom meeting ከኮሜዲያን እሸቱ ጋር በመገናኘት ጥያቄ ጠይቃላችሁ። በሳምንት አንድ ቀን ሌላ የሚሰጥ መረጃ ይኖራል።
ሙሉና የግድ መውሰድ ያለብን course ኡ ከ credit ሙሉን ነው ማለቅ ያለበት። ክፍያት መጀመሪያ ነው
የመጀመሪያ ነው፣ የሶስት ወሩ መጀመሪያ ነው።
አስር ሺህ ማለት ነው።
ለሶስት ወር አስር ሺህ ብር ማለት ነው። አሁን ባለን እስከ መጋቢት አስራ ስድስት ድረስ ለሶስት ወር አስር ሺህ ብር ነው።
class ኦች መቼ ነው እህ እህ።
ግን ማለት እ፣ ትምህርቱ እንዴት ነው? ወይስ በፈለግነው ሰዓት እየገባን ከዛ በኋላ link ኡ ከተላከ በኋላ እንደዛ ነው?
ከተላከ በኋላ ሀያ አራት ሰዓት ነው የሚቆየው። so በዛ ሀያ አራት ሰዓት ውስጥ እ፣ ትምህርቱን መከታተል ይኖርባል። ምክንያቱም ብዙ ጊዜ የኦንላይን ተማሪዎቻችን ከሀገር ውጭ ያሉም አሉ ሀገር ውስጥም ያሉ አሉ እና የሰዓቱን fix ማድረግ ስለማንችል ነው ሀያ አራት ሰዓት የምናቆይ ነው።
አ- አንተ አልገባኝም። የመጀመሪያው ሀያ አራት ሰዓት ነው ወይስ
እ?
የመጀመሪያው ሀያ አራት ሰዓት ነው ወይስ link ኡ ከተቀመጠ ሀያ አራት ሰዓት ማለት ነው።
ከዛ በኋላ በዛ link ነው እየገባን የምንማረው?
አዎ፣ በ- በአንተ በ email ህ link ኡ ይላክልሃል። ከዛ በኋላ class ባለቀን ባለቀን እ- እኛ link እንልክልሃለን። አንተ በሀያ አራት ሰዓት ውስጥ ያንን ትምህርት መከታተል ይኖርብሃል። ከዛ assignment ማለት ቪዲዮዎች ይኖራሉ። በዛ ላይ assignment ቪዲዮ ታስገባለህ። ከ assignment ቪዲዮ በኋላ ደግሞ መጨረሻ ላይ የመመረቂያ ቪዲዮ ይኖራችኋል ማለት ነው የምትሰሩት።
እና ይሄን መጨረሻ የተባለው እውነት ነው ወይስ አዎ ይሄ መጨረሻ ዙር እም? ሄሎ
ሄሎ፣ ይሰማኛል።
ይሄ መጨረሻ ዙር ነው። አራተኛ ዙር የመጨረሻ ነው።
መልካም በቃ ወደ መልሼ እደውላለሁ። አመሰግናለሁ።
እሺ